ሄሎ ጤና ይስጥልን ቤት ቤት አብሮ ይስጥልን ሰላም ናችሁ።
እግዚአብሔር ይመስገን።
ዌስትሮ አድርጌ deposit አድርጌ ነበር እኮ እሺ አንድ ሺህ ብር እሺ እና አልገባ?
አልገባልኝ።
የቤት ቤት እንትን message ኡን ልካልናል
አዎ ተልኮ ነበር። አዎ እኮ መቼ ነው የላክልን?
አሁን አሁን ነው እንትን ያደረኩኝ።
እሺ አሁን ከላክልን ለቻፓ አሳውቀናል። ትንሽ ጠብቀን ይገባል።
አዎ እንትን ልኬ የብዙ ነበር።
ሰው ስለሆነ ነው። በ order እየሰሩ ነው። ትንሽ ጠብቅና እሺ።
ይገባል ወደ ቤት ቤት account።
ችግር የለም። እሺ፣ እሺ አመሰግናለሁ።
እናመሰግናለን።